በሙሉ ጊዜ ተጸዳ አይመለስ ገንዘቡ ተቀደደ ለዳው ራሳ ሄሎ ሁሉ ስፖርት ነው የምንለዳው።
የምትረጂኝ ነገርማ በሁለት የፈረሰ ነበር አንድ ትኬት።
እሺ
ከዚያው የጓደኛዬ ተመልሰዋል። በዚህ ስልክ የተቆረጠ ነበረች ኮዲዋም ልልክልሻለሁ ታየዋለሽ እና አልተመለስልኝም ገንዘቡ።
አንድ አይነት ጨዋታ ነው።
አዎ በቦነስ ነው የቆረጡት። እርሶ አይደለም በኦሪጂናል ነው።
በራሶት ብር አዎ
ጠቅላላ ሆዱ ስንት ነው?
ጠቅላላ ኦዲዮስ ክሊልሽ እዛ ላይ ሳለው
እሺ ኦኬ።
ቲ- ቲ- ቲ- ምንድን ነው ትኬት ነንበሮትን በቴሌግራም ላኩልን ስክሪንሾት አድርገው።
ምኑ ትኬቱ አዎ ትኬት ነንበሩ እሺ እሺ እሺ